ሄሎ
ጤና ይስጥልኝ።
ሰላም ነው?
እግዚአብሔር ይመስገን። ከአሪፍ ፔ ነው የምደውለው። ደንበኛችን ደውለው መስመሩ ተቋረጠ።
አዎ በማታ game ተጫውቼ ነበር፣ ጃምቡ ቤት ማለት ነው።
እሺ
ከዛ ብር ነበረበት። ብሩን ወደ ቴሌ ብር transfer ማደርጋለሁ ስል withdraw አለኝ።
withdraw ሲያደርጉ ደንበኛችን ወደ ቴሌብር እያስተላለፉ ነው። ስለዚህ አል- አላለፈልኝም፣ ወደ ቴሌ ብርም አላለፈልኝም።
ደውለው አመልክተው ነው የነበረው።
አዎ
ልከውልናል። ደንበኛችን ስሞት ማን ልበል?
ተሚማ ተሚማ ጀበ
አንድ ሺህ ብር ነው የነበረው።
አዎ
እሺ፣ pending ላይ ያለው status ማለት ነው።
እህ pending አዎ pending ነው የሚለው ደንበኛችን የላኩልን screenshot ላይ አ ሰዓቱን ግን አይገልጽም። ስለዚህ ሰዓት- transaction history ው ላይ ገብተው ድጋሜ ሊልኩልን ይችላሉ።
ቅድም እኮ ስልክ ተሰጥቶኝ ቴሌግራም ስልክ ተሰጥቶኝ screenshot አድርጌ ላኩላቸው።
አዎ የላኩት screenshot ላይ ስ- ሰዓቱን አይገልጽም ደንበኛችን። ስለዚህ አሁን እንዴት transac- transaction history ወይም bet history ላይ ግቡና እ እዛ ላይ ሰዓቱንና ቀኑን እና amount ኡን ይገልጽልዎታል screenshot እሱ እሱን ይላክልን።
በቅድም በላክልኝ ስልክ አዎ አሁን በላኩበት በ screenshot በላኩበት ላይ
በ screenshot በላኩልሽ።
አዎ በሱ ላይ ይላኩልን።
እሺ